Hello ዋስ፣ አቤት።
እንዴት ነህ?
እግዚአብሔር ይመስገን ብርክቲ ነኝ።
በረክቲ ነኝ። እንደሱ ብለሽ ጀምሪ። እሱ ስልክ ብዙ ሰው ስላለው።
አዎ፣ እሺ በረክቲ። እህ፣ እንዴት ዋልክ?
እግዚአብሔር ይመስገን። እንዴት ነሽ?
አለው ለ CEO assistant ነት እ, ቀጥረህ ነበረ interview አዎ፣ ስምንት ሰዓት ላይ።
እውነት ነው።
አዎ መታለች እና
ፍሬ where are you ለማለት ነው። እሷ interview እያደረገች ነው ሊ- የኤሌክትሮኒክ አዎ፣ እሺ ነግሬያታለሁ እንጂ ለፍሬ ነግረሃታል?
አዎ፣ Okay።
ፍሬ ለፍሬ አሳውቂያትና አሳውቂያት። ከዛ በቻልኩ ቶሎ እመጣለሁ፣ ካልሆነ ደግሞ ፍሬ ታስተናግድ ፍሬ ደውልልኝና እ፣ interview እናደርጋታለን እዛው።
ኦ፣ ቪዲዮ ይኖራል።
Online Production አለ እንዴ? አይ እዛው እናንተ ጋር የምታደርጓል። ቪዲዮ production ስቱዲዮ ተቀርጾ ተይዟል ቀረጻ።
እርግጠኛ አይደለሁም፣ check አደርጋለሁ።
አንቺ check አድርጊላት። ከዛ እ፣ ትንሽ የተወሰነ እዚህ ያለውን ነገር እየተጠናቀቁ ከሆነ እ፣ ይመጣለሁ፣ ካልሆነ ደግሞ ፍሬን አወራትና interview ታደርጋታለች። ግን ቪዲዮ recorded መሆን አለበት።
አዎ።
ያው እሱን አያውለው ማለት ነው።
በቃ አሪፍ። ያው አንተ ግዴታ ትኖራለህ ብዬ ስላሰብኩ ነው የደወልኩት።
አዎ አዎ፣ አዎ፣ እኔም ፈልግ ነበር።
Important ያለው Role ነገር ስለሆነ
አይ ነው አይ አዎ።
Second interview ሊሆን ይችላል። ግን መጀመሪያ at least ለ second interview ይሄን በቃ፣ interview ማየት ስላለብኝ ቪዲዮ record ይደረጋል።
እሺ።
እ፣ ለማንኛውም ስቱዲዮ check አድርጊላት።
አዎ፣ ለነበረ ያሳውቂያት ብለሽ መታለች።
በቃ እሺ፣ አሪፍ።
እሺ፣ እሺ።
እሺ፣ እሺ፣ ቻው።